ፈጣሪን ታከብረዋለች ቅዱስ ነውና ቅዱስ እያለች ከፍ ያለ ስሙን እያከበረች ለረዳኝ አምላክ ደስ ያለኝ ባዘኔ ሰዓት ላንተለየኝ ከነ ኃጢአቴ ለወደደኝ የምመልሰው ምንም የለኝ። ነፍሴ ለእግዚአብሔር ትዘምራለች፣ ቸር ፈጣሪን ታከብረዋለች። ቅዱስ ነውና ቅዱስ እያለች ከፍ ያለ ስሙን እያከበረች አስተማሪ በኑሬ ሁሉ የሚመዝነኝ በቅዱስ ቃሉ መንገድ መሪ ለውርነቴ በእርሱ ተተካ ብቸኝነቴ እግዚአብሔር ትዘምራለች፣ ቸር ፈጣሪን ታከብረዋለች። ቅዱስ ነውና ቅዱስ እያለች ከፍ ያለ ስሙን እያለች በመቅደሱ ፊት ለሚያቆመኝ ከመሬት ጉድፍ የሚያነሳኝ ምንም አላጣው ተደግፌህ ምን ጎደለብኝ ተስፋ አድርጌህ ነፍሴ ለእግዚአብሔር ትዘምራለች ቸር ፈጣሪን ታከብረዋለች ቅዱስ ነውና ቅዱስ እያለች ከፍ ያለ ስሙን እያከበረች ለእጆቼ ሰልፍን የሚያስተምር ታናሽነቴን የሚያከብር ሰላም ተሞልቷል ቤቴ ጎጆዬ ይመስገንልኝ ይክበር ጌታዬ ነፍሴ እግዚአብሔር ትዘምራለች ቸር ፈጣሪን ታከብረዋለች ቅዱስ ነውና ቅዱስ እያለች ከፍ ያለ ስሙን እያከበረ